hello hello ሰላም ጤና ይስጥልኝ በለዩ
አብሮ ይስጥልን። ሰላም ነው?
አለን ምን ልርዳዎት?
የሆነች message ደርሳኝ ነው game መክፈት
እሺ ቴሌቪዥን game ነው። game ኦቹ ሲጫወቱ ሽልማቶች አሉት። ለመጠቀም ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ። መጀመሪያ
ኮከብ
ዘጠኝ ሰማንያ አምስት መሰላል
እዛ
አንድ ቁጥር ላይ ለመመዝገብ
እሺ ከዛ ቀጥሎ ሶስት ቁጥር ለመጫወት ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙት። ኮ- ጥያቄና መልሱን በተከታታይ ሲመልሱ ትኬት ይሸልሞታል። በትኬት ደግሞ የሚያሸልም ጨዋታ ላፕቶፕ፣ ስልክ፣ አምስት ሺህ ብር ያለውን ጨዋታ እድሎትን ይሞክራሉ። እድሎትን ይሞክሩ የሚል በድረገጽም ገብተው መጠቀም ይችላሉ። እሺ game ኡን እዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ እናደርጋለን።
እሺ መልካም እድል።
እሺ